Hello.
Hello ሰላም
ሰላም ነኝ።
አሁን ወይ ነበርና ፒዛ የለኝም።
Hello ይሰማኛል።
ፒዛ bag የለኝም እንድታወጪልኝ ነበር።
ኦርደር ፒዛ እንዲወጣልክ ነው ፒዛ።
ሄሎ እሺ ንገረኝ፣ order number ክን።
ሀምሳ ወይ ስድስት ይሰማኛል። order number ክን ንገረኝ።
ሀምሳ ስድስት ሀምሳ ስድስት ሀያ ስምንት ሀምሳ ስድስት ሀያ ማነው ስድስት ስምህ?
ሳሙኤል መንገሻ ሀያ ስድስት ሳምንት ሀያ ሀምሳ ስድስት ሀያ ስምንት
ሀያ ስድስት አይደለ? በቃ ይወጣልሃል ሳሚ ሀያ ስድስት አይደለም
እ
ሀምሳ ስድስት ሀያ ሀያ ስምንት ስምንት አዎ፣ አዎ።
በቃ እሺ፣ እሺ እሺ።
ሳሚ ይወጣልሃል።